ሰላም ጤና ይስጥልኝ Best Bet።
አይ እንዴት ነሽ?
እግዚአብሔር ይመስገን። ምን ልርዳው?
እንትኑ ነው ማታ ማታ የኔ account የዘጠና ብር ገብቼ እሺ
ከቴሌ ብር ወጣው እና ከአካውንትን አላገባም እስካሁን።
ቴሌ ብር የላከሎት text አለ አይደለ?
አ እሱን text ቴሌግራም ላይ የላኩልንና እናሳውቅሎታለን።
እንትኑ ነው account አላገባው ከቴሌ ብር ነው የወጣው።
እንዲገባ እናሳውቅሎታለን እና ቴሌ ብር የላከሎትን text ቴሌግራም ላይ ላኩልን።
message message ኡን አዎ ቴሌግራም ላይ ላኩልን።
እሺ እሺ ካ ካ
እ አይ እሺ ወሬ መልካም ቀን።